ዋሽንግተን የሕክምና ማዕከል መረጃው ተነስልኝ ሰላም እንደምናሉ።
እባክሽ ስልካችሁን እኮ ስለማላቅ ነው በዚህ በመረጃ የደወልኩትና እዚህ አራይ እንትን ኤክስሬ ሰተን ነበር።
የማራኝ ነው አዎ ቴሌግራም በቴሌግራም ልካልናሉ። እስካሁን አላውቅም የውሎት እየጠበቅን ነው።
ምን መሰለው ስልክ ቁጥር እኮ ነው የሰጠኑት እኮ ደውሎ ከእነሱ ኮሚኒኬት እንዲያደርጉ ነው የደወሉበት ቦታ። እኔ ጤና ባለሙያ አይደለንም okay ያነሱ ስምም አናቅምም እነሱ okay።
directly ማናገር ያለቦት። ለዛ ነው ስልክ ቁጥር የሰጡት። ደግሜ ልስጦት ስልክ አዎ ስልክ አልሰጠኝም።
ዜሮ ዘጠኝ ላክልኝ።
ሰማንያ ስምንት እሺ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት እሺ ሰማንያ ዘጠኝ okay okay እሺ